ውድ ሀገራችን ኢትዮጵያ ከምትታወቅባቸው እጅግ በጣም ትላልቅ የሆኑ አስኮሪ እና አስደናቂ ሐውልቶች ፊቶቹ በታሪኳ በነጻነቷና በሃይማኖቷ ናቸው። የኢትዮጵያ ሕዝብ ነጻነት ወዳጅ፣ ነጻነት በጀግንነት የሚያረጋግጥና ጀግና ሕዝባችንን እግዚአብሔርን የሚፈራና የሚያከብር በልዩነ በሀቅና በፈሪሃ እግዚአብሔር የሚያደርግ ታላቅ ሕዝብ ነው። በፈሪሃ እግዚአብሔር በሀቅ እና በጀግንነት የሚያምን ለብዙ ሺህ ዓመታት ታሪክ ሰርቶ ከብሮ የነበረ ሕዝብ ነው። ኢትዮጵያዊ የኢትዮጵያ ልጅ ስለሆነ ማለት